ሄሎ
ሰላም ነኝ። አቤት
ሰላም ሀምሳ ዘጠኝ አርባ ዘጠኝ
ሀምሳ ዘጠኝ
አርባ ዘጠኝ አርባ ሶስት እሺ ምን ነበረ?
ከቻኖሊዝ ጸጋ በቢዝነስ ሴንተር ነው የሚሄደው እና ምን እንድታደርግ ለፍቅር ነገር እስካሁን ድረስ ታደ
ምን ምን እንድታደርግልኝ ምን እንድታደርግልኝ ነግሬያት ነበር፣ አልተደረገም።
ሀምሳ ዘጠኝ አርባ ሶስት ፒን አይደለ? እሺ ቼክ አደርግልሃለሁ።
አርባ ዘጠኝ መጨረሻ አርባ ዘጠኝ አርባ ዘጠኝ ነው።
አዎ አዎ እሺ በቃ check አደርግልሃለሁ። እሺ አባ